Amharic, press 1. For English, press 2. For Oromifa, press 3. For Tigrinya, press 4. For Somali, press 5.
ዋና መውጫ የህገ መንግስት ጉዳዮች አጣሪ ጉባኤ ስለሚሰጣቸው ዋና ዋና አገልግሎቶች ለማወቅ አንድን ይጫኑ። መዝገብ ለመክፈት እንዲሁም ወደ አጣሪ ጉባኤው አቤቱታ ለማቅረብ ምን ማሟላት እንዳለቦት መረጃ ለማግኘት ሁለትን ይጫኑ። ውሳኔ ያገኘ መዝገብ የውሳኔ ግልባጭና ይግባይ ግልባጭ ለመጠየቅ ሶስትን ይጫኑ። በአጣሪ ጉባኤው ስለከፈቱት